ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንወደው።
ማታ በእጅ ስልክ በቻፓ
ማለት ዊዝዶ አድርጌ ነበር።
እሺ፣ ወደ ባንክ እስካሁን አልገባም። ማታ አምስት ሰዓት አካባቢ ነው ያደረኩት።
ከ transaction ኑ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
አ?
ከዝውውር ታሪኮት ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ምን ያደረኩትን
transaction ኑን ያልገባሎትን
እና ምን ላይ ነው የማገኘውን? እሱ
more የሚለውት ሲገቡ transaction history የሚል አለ። ወይ ደግሞ ተጨማሪ የሚለው ሲገቡና የዝውውር ታሪክ የሚል አለ።
የእናንተን እኮ በእንትን ነው የላ- በ- ከፊት ነው የላክ ነው
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት? እ, ሁሉ ስፖርት
አ?
በአማርኛ ነው በእንግሊዝኛ ከፊት ነው ሁሉ ስፖርት ወደ የሚጠቀሙት?
account ነው የላክ ነው።
እሱ ገባኝ።
አሁንም ሳይገባ እንዴት እ, text ይልክልናል ብዬ ነው
ሁሉ ስፖርት በአማርኛ ነው በእንግሊዝኛ ነው የሚጠቀሙት?
እ ነው
ሁሉ ስፖርቱን ሁሉ ስፖርት አይደለም። Best Bet ነው
ምን ምን ቤት ነው Best Bet ነው ቆንጆ bet ማለት ነው።
የደወሉት እኮ ታዲያ ሁሉ ስፖርት ነው።